ሄሎ
አቤት ጤና ይስጥልኝ። እንድታዘዝ ቴሌቪዥን
ገለዊና ሃምሳ ሁለት ተሰጠ። እንደ ጥያቄ ደው ነገር እንዴት ምንድን ነው?
ቴሌቪዥን ጌም ነው። የጥያቄና መልስና የእድል ጨዋታ አለው።
አ
የጥያቄና መልስና የእድል ጨዋታ አለው። ቴሌቪዥን እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣልዎታል። እ፣ ሰባት ቁጥር ተጭነው ቋንቋውን አማርኛ ያርጉ። ሶስት ቁጥር ለመጫወት የሚል አለ። ጥያቄና መልስና እድሉን ይሞክሩ የሚል
የዛ ነው።
አዎ ጥያቄና መልስ በ coin ነው የሚመልስ። ሁለት ቁጥር ላይ ለመግዛት የሚል አለ። አንድ coin ሁለት ብር፣ ስድስት coin ስምንት ብር ብሎ ያስመርጦታል።